ጅብጅብ
ኤለፍ ጂፕ በጣም ነው እንድናችሁ እግዚአብሔር ይመስገን።
አለው እዚህ ቸርችል አቬኒው ጋር እሺ የእናንተ መኪና መጥቶ ነበረ እቃ አዎ።
እንትን እያደረገ ኦኬ ምንም ለማግኘት ተቸግረው መሰለኝ አዝዤ ነበር። ከትላንትና ወዲያ ድንች አዝ- አስር ኪሎ አዝዤ ነበር።
ኦ ስልክ ንገሩኝ እስቲ ዲቲ ዜሮ ዘጠኝ አንድ አንዳንድ
ሀያ አራት አራት
ዜሮ ሶስት ስልሳ አንድ ዜሮ ሶስት ስልሳ አንድ
አዎ።
okay የ- ገ- ምናስ በሚል
ሚናስ አዎ።
አ እንትን ነው አ- ያደረገ ነው እሱ ምናስና ተስፋ እ?
ብቻ ያሉበት fail አድርጓል የድንች አይደለም አይደል እሱ ቅድም fail አደ- ያደረግነው ነው የዛሬ አዎ።
ትእዛዝ ነው እሱ።
okay እሺ።
ከትላንትና ወዲያ የታዘዛለ ሰው ላይ ገብቼ ነው ያዘዝኩት።
አ okay ማን ላይ ሶስተኛ ሰው ቤቲ መሰለኝ ስሟ እ፣ ቤተል እ፣ መሰረት መሰረት ድንች መሰረት መሰረት አ፣ okay።
ቤቲ የምትባለውን አግኝቻለሁ፣ ተቀብያለሁ።
okay እሺ የመሰረትን ስልክ ልስጥ መሰረት የምትባል እ የመሰረትን ስልክ ልስጦት ይደውሉላታል
አልደውላ ትወስዳለች ማለት ነው።
እ፣ ምናልባት ከተቀበለች check ያርጓትና ካልሆነ መልሶ ያሳውቁልኛል እሺ እሺ ፋና ለ- ያዘ ነገር እሺ ዜሮ ዘጠኝ አስራ አንድ እ ሀምሳ ሁለት
ሀምሳ ሁለት ሰባ ስድስት አስራ ሰባት ሰባ ሶስት ሰባ ስድስት አስራ ሰባት
ሰባ ሰባ ስንት ነው ያልኩት?
ሰ- ሰባ ስድስት
ሰባ ስድስት አስራ ሰባት
አስራ ሰባት አዎ እሺ፣ አዎ በዚህ ልትገናኝ።
አዎ ይደውሉላትና ያሳውቁን መልስ ወደኛ እሺ እሺ፣ እሺ።
እሺ ቴንክ